ጤና ይስጥልኝ ሄሎ ቪዛ ሊዲያ ነኝ እባክዎትን ምን አይነት የጉዞ መረጃ ልስጥዎት?
ቪዛ ብቻ ነው ወይስ ፓስፖርት ማስቀጠር ይቻላል?
የሚያስቀጥሩበትን site ልነግሮት ይችላለሁ ደንበኛችን እህ እ?
ይሰማዎታል?
አዎ አዎ እ የሚያ- እኔ ፓስፖርት ፓስፖርት ለማስጀመር ለማስጀመር እሺ ደንበኛችን site ኡን እሰጥዎታለሁ እራስዎት ገብተው apply ማድረግ ይችላሉ ደንበኛችን እ- እሺ እስክሪብቶና ወረቀት ይዘዋል
እስክሪብቶ ሊያዘ አልያዝኩም እሺ